ሄሎ
አቤት ሰላም ጤና ይስጥልኝ ቤት
አይ ከዚህ ቀደም የምጠቀምበት ነበረኝ account እሺ
አሁን ደግሞ ለመጠቀም ሌላ ስልክ ቀይሬ እሺ password ኡን አልቀበልኝ አለ።
copy paste አድርገው password ኡን
copy paste አዎ የል- የደረሰ text አለ አይደለ አልደረሰኝማ። ይሄ እኮ የቆየ ነው፣ የፊት ነው።
አልደረሰም text አልደረሰኝም።
እሺ እ፣ ኢንተርኔት connection ህን አሁን check አድርገው እና ትንሽ ቆይቶ ግን ይገባልሃል
አዲስ አይደለም፣ የቆየ ነው። ሌላ ስልክ ገባኝ።
ቀይር ከ forget password በለውና አ ከዛ ይልኩልሃል password
አረ እ እሺ እሺ ጂ